ሄሎ
ጤና ይስጥልኝ።
ሄሎ ሄሎ አቤት፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ሆሳና ከ ChipChip ነው የምደውልልዎት።
እሺ፣ የሽንኩርትና አቮካዶ order ተረክቧል?
አልተረከብኩም።
okay። እሺ፣ ነገ የት ላስልክልዎት እቃውን?
ነገ ካርል ካርል ጋር ኢትዮ ቴሌኮም አለ።
ካርል አደባባይ ነው።
አዎ፣ ካርል አደባባይ።
እሺ፣ ነገ ይደወልልዎታል። መልካም ምሽት።
እሺ፣ ቴንኪው።